አቤት ጤና ይስጥልኝ።
Hello፣ አቤት ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰማንያ አንድ ሰማንያ ስምንት ፕሪስተን ውስጥ እየደወሉ ነበር።
እህ
ሰማንያ አንድ ሰማንያ ስምንት ፕሪስተን ውስጥ ላይ እየደወሉ ነበረ።
እኔ እንጃ እኔ አልደወልኩም።